ማራቶን ማራቶን ማራቶን ልቷ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን ብትቆጪ ዞሮ ማልቀረንሽ የትማታመጪ አበበ ቢወጣም በእግር ወለምታ ማሞ ድል ነሳ በመስጠት ሰላምታ ማራቶን ማራቶን ማራቶን ልቷ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን ብትቆጪ ዞሮ ማልቀረንሽ የትማታመጪ እንኳን ደህና መጣ መቶ አለቃ ማሞ የብር ሜዳይና የወርቅ ተሸልሞ የሜክሲኮ መንደር ሰጥማ በላቦት አምጣ ወለደች ማሞን በድንገት ማራቶን ማራቶን ማራቶን ልቷ አበበና ማሞ ሆኑ ባለቤቷ ማራቶን ደንገጠሽ አቤን ብትቆጪ ዞሮ ማልቀረንሽ የትማታ መንጪ የእግር ወለምታ ቢመጣም ጨክኖ ማሞ ተተክቷ ደለን ተሸፋፍኖ ኧረ ግሩም ግሩም የሚያስደንቅ ዜና አቤ ታላቅ ወንድም ማሞ ታናሹና ማራቶን ማራቶን ማራቶን ልልቷ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን ብትቆጪ ዞሮ ማልቀረንሽ የትማታ መጪ አበበ ቢወጣም በእግር ወለምታ ማሞ ድል ነሳ በመስጠት ሰላምታ ኢትዮጵያ ሀገሬ ክብር ይሰማሻል አበበና ማሞን ሁለቱን ወልደሻል